hello
አቤት ሰማንያን ሰማንያ ስምንት ላይ አሁን ደውለውልን ነበረ። ምን ልርዳው? ሊንግስቶን ሆምስ ነው የደወሉት።
hello ሄሎ
አቤት እ ሰላም ሰማንያን ሰማንያ ስምንት ላይ አሁን ደውለውልን ነበረ።
እኔ አዎ አዎ።
እኔ እዛ በቃ እኔ አይደለሁም።
እሺ የድርጅት ስልክ ስለሆነ አይደውሉ እሺ።
ችግር የለም እሺ። ይቅርታ ይቅርታ እኔ እቺ ብልቃ ነው የምንድን